ያለ
ማሜ እንዴት ነህ?
አለን አለን
አለን አለን። ለሙ ነኝ።
ሰላም ነው።
እንዴት ነህ?
አለን አለን። ምን ነው?
ስለ ታሚ አውርቼበት ምናልባት የ adjustment ኡ እንዴት ነው አሁን ተቀርጾኝ ገና ነበር።
ነው ገና ነው። ቆይ adjustment ገና ነው ይቆያል።
ስለዚህ መክፈል አለብኝ። ያው ነው እንትን ችግር የለውም። ክፈለውና ምን እናደርጋለን መሰለህ አዎ እ ልክ valid ተደርጎ እንትን ሲል
አዎ ቀጣይ የሚመጣው ላይ እንትን ይባልልሃል።
እሺ እሺ እሺ እሺ እሺ፣ እሺ